ጤና ይስጥልኝ ቤት ቤት በዚሽን
hello በይ አቤት አሁን ደውዬልሽ ነበር ቴሌግራም ላይ ግባ ብለሽኝ ነበር። አይ ሺ ጊዜ ብያለሁ። በቃ ምንም ልትመልሱልኝ አልቻላችሁም።
እሺ ብዙ እኮ ስለሚሆንብን ነው አባቴ። እሺ ማነው ስምክ?
ኤቢ
እ፣ እሺ ምን ነበረ ጥያቄ? አግኝቼዋለሁ።
ከ account ወደ ቴሌ ብር withdrawal ላደርግ ብዬ በበሽን ነው ምናምን በሚለው አደረግኩኝ ማለት ነው።
በ voucher okay። አሁን ወደ አዎ፣ ቤት በ voucher።
account ለመመለስ ነው ወይስ ኮድህን አዎ።
ለማግኘት ነው? እሺ ቆይ ኮድም አላመጣልኝ አለ። ወደዛው ለመመለስ ነው።
ጠብቀኝ አንዴ መስመር ላይ እ፣ እ።
ቤዚ ቤዝ እ፣ ልላክልሽ ስልክ ስልክ ላይ ነሽ?
hello አቤት አቤት፣
እ፣ አይሰማም።
ይሰማል። አቤት
እ፣ ቴሌግራም ላይ hi ብል- ብለሽኝ ነበር። hi ብዬሽ ነበር። አልመለስሽም።
ምን ነበር? ትኬት ነው።
አ፣ እንትን ከ- ከ account ወደ ቴሌ ብር deposit withdrawal ላደርግ ብዬ ሁለት ሺህ ብር አ፣ ብዙ contact ስላለ ነው። ቤዛ በልና ጻፍልኝ ብዬ ነበረ።
hi ቤዛ ብዬሽ ነበር። አይተሽዋል።
okay እሺ፣ then after ግን አልመለስሽም።
እሺ አንዴ hi ትለኛለህ ደግሞ። ይቅርታ
እሺ